ሄሎ
ሄሎ አቤት ጤና ይስጥልን ጤና ይስጥልኝ። እንዴት አደራችሁ? ሰላም አደርሽ?
እግዚአብሔር ይመስገን እ ሰላም ነው። እ ምን እንትን ማሽን ነበረኝ check ታደርግልኝ? ከመምጣት ከመምጣት በፊት ደውል ስለተባልኩ ነው።
እሺ በምን ነበር የገባው ሙሳ ሀሰን
እኮ ለእንትን እድሳት ነው ብልሽ ለእድሳት እድሳት እድሳት የማሽን ቁጥር ንገረኛ ከፎርሙላ የት
ፎርሙን አላስኳትም።
እኮ ያስፈልጋል በስም ላይ ይገኝ ይችላል በስም አይገኝም።
አ
እን- ምን ላይ ነው MRF ፎርሙላ?
የሰጠንም ወረቀት አለች አይደለ አዎ፣ ደረሰኛውን እሱ- ግልጥ አድርገህ ከስር የማሽን ቁጥር አለ ከአንተ ስም በታች ማለት ነው የማሽን ቁጥር የሚለውን እሺ፣ አዎ።
እሱን አስ- የሽያጭ- አስደርግና ደግሞ እሺ እሺ እሺ፣ ደውለልኝ በጣም እሺ።
thank you thank you thank you